hello
አቤት ከደብረ ብርሃን ወዴት ነበር የቆረጡት?
ጽጌረዳ እ?
ለጽጌረዳ ጽጌረዳ መስኮት ቁጥሩን አዎ።
ያውቁታል?
ታርጋ ቁጥሩን አይ እንትኑን የመስኮቱን የቆረጡበትን
እኮ የመ- ቁጥሩ ትኬቱን ይዤዋለሁ እጄ ላይ ያለው የትኬት ቁጥር
እሺ ንገሩ።
የትኬት ቁጥር ሀያ ሀያ ሶስት
ሀያ ሶስት እሺ
አስራ አንድ አስራ አንድ ዜሮ ስድስት እሺ ዜሮ ዘጠኝ ሰላሳ ስድስት ወኪል የሚ- ወኪልና እየሩስ እንግዳ ይላል እ? እ?
ወኪል እየሩስ እንግዳ ይላል ታች መጨረሻ ላይ እሺ እያሩስ ነው የሚለው
አዎ እየሩስ እንግዳ እሺ እሺ እናመሰግናለን።
እሺ